ጤና ይስጥልኝ ማርቲ ዴንታል
hello
ከአሪፍ ፔይ ነው የምደውልልዎት። ኢክራም እባላለሁ።
እሺ
በአሪፍ POS machine ለረዥም ጊዜ ምንም አይነት transaction እያሳየን አይደለም እና POS machine ላይ የተፈጠረ ችግር ያጋጠማችሁ ችግር ካለ ለመጠየቅ ነበር።
አይ ያጋጠመን ችግር የለም። ዶክተር ከሌለ እየሰራን ስላልሆነ okay፣ የለም transaction ለዛ ነው።
አዎ transaction ያለው ለዛ ነው። የተወሰነ ጊዜ ሐኪሙ በሆነ ጉዳይ ወሮ okay ስራ እየሰራ ስላልሆነ ነው እንጂ ችግር ያጋጠመን የለም።
እሺ ማንኛውም አይነት ችግር ካጋጠማችሁ ከ POS machine ኑ ጋር በተያያዘ ዘጠና ሶስት ዘጠና አምስት ላይ ደውለው እርዳታ ማግኘት ይችላሉ።
እሺ አመሰግናለሁ።
መልካም ቀን።